hello ጤና ይስጥልኝ ብስት ቤት
withdraw አድርጌ ነበር እሺ
እና በሁለት ነበር ያደረኩት እሺ
ወደ አራት ሺ ሁለት መቶ አርባ አምስት ብር እና ዛሬ ደግሞ ወደ አርባ ሰባት ሺ ብር አድርጌ ነበር አልገባም ሁለቱም
እሺ የቢስት ቤት ቁጥር የደወልክበት ነው አዎ
ስንት ብር ነው
በሁለት ሀያ አራት ሺ ሁለት መቶ ሀያ አምስት ብር ዛሬ ደግሞ አርባ ሰባት ሺ አምስት መቶ ብር
ሁለቱም ነው ያልገባለህ ሁለቱም አልገባልኝም አሁን
አንዱ በስንት ነው በሁለት
አዎ አንዱ በሁለት ከትናንት ወዲያ ማለት ነው አዎ ትናንት ወዲያ
እሺ አርባ ሰባት ሺው ተደርጎልሃል እም።
ትንሽ ጠብቀውና ይገባል እሺ
የተኛው ይሄ የሁለቱ አርባ ሰባት ሺ
የሁለቱስ ሀያ አራቱ
ከሀያ አራቱን ያው ላረግልህ ነው
እ
ሀያ አራቱም አሁን አድርጌልሃለሁ በቃ ሁለቱም ተደርጎልሃል እሺ ትንሽ እሺ።
ጠብቀውና ይገባል እሺ